ጤና ይስጥልኝ። አሪፍ ሳምራዊት ነኝ። ባኩ ደርሰው
እንዴት ነሽ? አማን ነው።
እግዚአብሔር ይመስገን።
ማታ እንትን ብዬ ነበር አመልክቼ ነበር እናንተ ጋር
እዚህ ደውሎ አመልክተው ነበር።
አዎ፣ በዚህ ስልክ ማለት ነው። አሁን በደወል
እሺ፣ ደንበኛችን እያየሁለት ነው። መስመር ላይ ጠብቁኝ። እሺ፣ ሙሉ ስምዎትን ማን እንበል?
ረሺድ አባብዬ አባገሩ
ሶስት መቶ ዘጠና ዘጠኝ ብር ነበረ ከሲቢ ዲፖዚት ያደረጉት ወደ ኪዩ። አዎ ሶስት ሶስት ዘጠና ሶስት ዘጠና ዘጠኝ አንድ ላይ ተቆራጩ ነው።
አንድ ላይ ማለት ነው።
አዎ አዎ አዎ ሶስት የእርሱን ዘጠና ጉዳይ ዘጠኝ ብር ከሰባ አምስት ሳንቲም
አዎ ጉዳያቸውን ልከዋል። ጉዳያችን ወደሚመለከተው አካል አስተላልፈንሎታል። ደንበኛችን ምንድን ነው ቆይ እናንተ ጉዳይ ማታ ሀያ አራት ሰዓት አለፉ እኮ አይደል እንዴ? እና ማስገባውን ብር ይያዝብኛል፣ ማስወጣውን ብር ነው እንዲህ የሚያዝብኝ ምንድን ነው ቆይ
እዚህ ጋር ያመለከቱ ዲፖዚት ብለው ነው ደንበኛችን ዊዝ ነበር ያመለከትኩ ያደረጉት።
ምናምን ስል አሁን እኮ ይኸውልሽ ማ- ቢያንስ እንለቅላለን ብላችሁኛል።
አዎ ታዲያ ምንድን ነው ይህንን ያክል እ፣ ተለመናችሁ? በራስ ብር ምንድን መለመን ጉማራርን እ?
ልክ ነው። ደንበኛችንን ጉዳይቱን ወደሚመለከተው አካል አስተላልፈንሎታል። ባለሙያዎች እያዩሎት ነው።
አ፣ የና- እውነት የእናንተ ግን ከፋ። እውነት አይደለም ስንበላ እንደዛ ችግር እ፣ ስንበላ ደግሞ እንደዚሁ ምንድን ነው ደንበኛችን ስላጋጠሙት ችግር በ company ስም ይቅርታ እንጠይቃለን። ባለሙያዎች እያዩት ስለሆነ ነው። በተስተካከለ ሰዓት ደውለን እናሳውቆታለን።
ምን ደውለሽ ተሰፍኛል